Hello አቤትማ ሰላም ጤና ይስጥልን ቤተሰቤት
አብሮ ይስጥልን። voucher ላይ ቅድም ሀይ ብለሽኝ የለ?
እሺ ምን ቴሌግራም ላይ ልከልን?
አዎ ኮድ ላይ
እሺ።
የ voucher ኮዱን insert voucher code ይላል። ያ ከየት ነው የማመጣው?
account history ውስጥ ገባና እ ከዛ voucher history የሚል አለ።
አለ ገብቻ voucher history ውስጥ voucher code ታገኛለክ።
voucher history ውስጥ ላይ አዎ voucher code ታረጋ- ታገኛለክ። እሷን እሺ፣ voucher ከዛ- ኮድ ነው እዛ ውስጥ ሄደክ የምትከተው።
እሺ እሺ እንደሱ አድርገህ ሞክረው። እሺ እሺ